ነው ሰላም ነው እግዚአብሔር ይመስገን።
አለው ይባባ የሚል እንትን ላይ አግኝቻችሁ ነው እየተለቀቀ አይቼ ነው። መኪና ዜሮ ዜሮ ነው እንደ የምታወጡት ከባንክ ጋር ነው ከ እንትን ነው ከማይክሮ ፋይናንስ አዎ
ከመቶ ስንት ነው የሚከፈለው? ከመቶ ስንት ነው?
ባንክ የምናመቻቸው ሰላሳ አምስት percent
ከመቶ ሰላሳ አምስት percent ነው።
አዎ ከአንድ ሚሊዮን አምስት መቶ ሺህ ስንት ስንት ማለት ነው?
ከአንድ ሚሊዮን አምስት መቶ ሺህ አራት መቶ ሺህ ነው የምናመቻቸው።
እሺ በትክክለኛ እርግጠኛ ናችሁ? ሁለት ሰዎች ነው የምንፈልገው። ከአዳማ ነው የምደውልልሽ።
እኮ ምን አይነት መኪና ነው የፈለግሽው?
አይ የተነዳም ቢሆን እኛን ለስራ